ሄሎ ሄሎ
ሄሎ ቅድም ደውዬ ተቋርጦብኝ ነበር። ባትሪ ዘ አልሾም የሚል
አውቂያለሁ።
እና ምን ነበር ያቆም ገረም ሀያ አስራ ሰባት ነበረ ሆቴሉ የሚመቀው ማለት ነው። እና ውል ያው ውል አለን የሬስቶራንት የሚል ከዛ በኋላ ሬስቶራንት አይቻልም ፋስት ፉድ ብቻ ነው የምችሉት ብለውን ነበር። ተመሸቀ ሲሉም እ ቢራ የምታችሉም አሉን። ከዛ በኋላ almost ሀያ አንድ ቀን አሸገን። ሀያ አንድ ቀን ያው እ በጣም ትልቅ ሆቴል ነው ሆቴሉ ከአስር ሚሊዮን ብር በላይ ወጣን። ከዛ አሸገ ሆቴሉ እና ምንም ጊዜም አልሰጡንም። ጠዋት በሬ የገባ ነበረ ቅዳሜ ቀን ነው እና እዛው ያሸግ ድርግ አድርገው በፊት በኩልም በ store መግቢያ በጀርባ ማጉት ከዛ የመለ- የተመላለስን ስለምን ማንም ይሰማን የለም። እ ከዛ ምክትል ከንቲባው ጋር ሄደን ስንት መከራ ከንቲባው ጋር ሄደን ሀያ አንድ ቀን ነው የተከፈተልን። ቀሙ እንደል ማለት ነው almost የምርቃቱ ቀን ራሱ በቃ ዝግ ነበር። ቤት ውስጥ የነበሩ ፍሪጆቹ ተቃጥ ቢሮ ወደ ተነዳዱ ሲሩ እና ጦጣዎች ገብተው kitchen ኡን ዱቄት ያደረጉት በቃ ምንም የተረፈ ነገር አልበረም። ስንገባ ስጋውን ትበት ስለሆነ ቤቱ እሱን ለማጸዳት ከሳምንት በላይ ነው የፈጀብን ራሱ ድጋሚ ስራ ለመጀመር አ ያንን የመጀመሪያውን ስም አሁን ይቻላል የሚል ለመጣ
እ ማለት ምን አይነት
ነገር አልፎላውም። ያን አመት ያለፈው እና የተረፈ ቤት ነው በአሁኑ ሰዓት እሱን መስደስ አለ
በዛ ላይ መታሰብ ማለት መሆኑ
አ
እሱ ላይ ላይ ሀያ አንድ ቀን በመታሰብ ግን መመስረት እንደምትችሉ ለመጠየቅ ነው።
ምን አልሽ?
ሀያ አንድ ቀን በመታሰቡ ምክንያት ክስ መመስረት እንችላለን ወይ ነው አረ በጣም ብዙ ንብረት አጥተናል። በዛን ሰዓት አዎ።
በየቀኑ ማስገባውን ገቢ እ የኑ- የ- እና በጣም ያውቃል። እሱን- እሱን ነው ከመ-
ጠበቆች ከሀያ አራት ሰዓት እስከ አርባ ስምንት ሰዓት ባለው ጊዜ ውስጥ ደውሎ የህግ ምክሮችን ይሰጡታል።